ጤና ይስጥልን በሽት ቤት ቤቲ ነኝ ምን ልርዳው
ቦነስ ለማስመለስ
እሺ cashier code ንገረኝ
አስር
ትንሽ ድምፅህ ርቋል አስር አስር ዘጠና ስድስት ዘጠና ስድስት ዜሮ ሶስት ዜሮ ሶስት ሀምሳ ዘጠኝ ምን አልከኝ ሀምሳ ዘጠኝ ሄሎ
ሄሎ ድምፅህ ርቋል እየተሰማኝ አይደለም ሀምሳ ዘጠኝ
እሺ ያው ተመልሶልሃል ሻርባ ብር